ጤና ይስጥልኝ።
አብረሽ approve አድርጊልኝ።
አንድ ደቂቃ ጠብቀኝ። እሺ፣ በዚህ ስልክ ነው?
አዎ፣ በዚህ ስልክ ስንት ብር ነው?
አምስት ሺህ እሺ። Hello ሌላ ቴሌብር account አዎ።
አስራ ሶስት ሀያ ዘጠኝ ሰማንያ አራት ሀያ ሰባት confirm አድርጌልሃለሁ። ገብቶልሃል።
እሺ፣ thank you።
ተደዋውለን እናመሰግናለን። መልካም ምሽት።
እሺ።